हॅलो ሰላም አለኩ አለ እንዴ ቦታ ቦታ አለ
አለ
እኮ እና መቁረጥ የምችለው እንዴት ነው? እዛው ቦታው ልምጣ አሁን ከዚያው ከቦታው አሁን ይመጣል። ግን ስሞን ከዚህ መጀመሪያ መመዝገብ ያለበት
okay፣ እሺ እንመዝገባ። hello
ይሰማል ይሰማል። እባክህ ሞት
እኮ በምን በምን ላስገባበት? hello
አቤት፣ አይሰማም።
በምን ላስገባበት? በምን እጅ ነው መጣው እዚያው ነው የሚያስገቡት።
አ
ከዚያው በእጅ መጥተው ነው ቲኬት የሚቆርጡት።
በ account
በአካል በአካል መጥተው ነው የሚቆርጡት።
okay፣ እሺ እሺ፣ እሺ።
ስልክዎት ንገሩኝ። ስሞትን
በአካል መጥቼ ነው እሱም መቆርጠው አዎ፣ ግን ከዚህ መጀመሪያ ወረፋ መያዝ አለብዎት።
እኮ ወረፋ ለመያዝ እኮ ምን ላድርግሽ?
ስሞት ንገሩኝ እያልኩት ነው። አይሰማም።
እሺ፣ መላኩ ጌታነህ
መስመር ላይ ይጠብቁኝ። መላኩ ጌታነህ ነው።
አ
እ, እና ስልክ ቁጥር እባክህ።
ሀይ- ሀይሌ ተፈራ ስልክዎት ንገሩኝና በእርስዎ ስም ይሆናል።
ሀይሌ ተፈራ። እሺ፣ ያዜ ሁለት ሰው ሁለት ሰው ስልክዎት ችግር የለውም።
ንገሩኝ።
እሺ፣ ዜሮ ዘጠኝ እሺ
ሀያ ሶስት
እሺ አስራ ስምንት
እሺ ሰላሳ ሶስት ሰላሳ ስምንት አራት ሶስት ሁለት ሶስት አዎ ብዛት ስንት? ሁለት ሰው ነው ከእርስዎ ጋር
እ ከእርስዎ ጋር ሁለት ብዛት።
ሁለት ሰው አዎ ሁለት ሰው ብዛት እሺ ትኬቱን እነዚህ መጥተው ያገኛሉ። ከአሁን ጀምሮ እዚህ በሩ ጋር እየተሰጠን ያገኙት በአካል መጥተው አስር ሰዓት ላይ ትኬት ይጨርሳል።
አስር ሰዓት ነው አይደል? እሺ እሺ ሄሎ ስለ- እ፣ ስለዚህ እ፣ በቃ እሺ ሰው መግቢያው ስንት ነው?
አራት መቶ ለአንድ ሰው እሺ እሺ እሺ ሄሎ ስለደው ሀይሌ ስለደውልና መስተላክ መልካም ቀን።